Hello ሰላም ጤና ይስጥልኝ።
አብሮ ይስጥልኝ ሰላም ነው።
እግዚአብሔር ይመስገን ሰላም።
ሽንኩርት እና ቲማቲም ድንሽ ምናምን አዝዤ ነበር። አንድ ብቻ ነው። ለምንድን ነው አንድ ብቻ ይላካችሁልኝ?
ከትላንት በላይ ያዘዙት ትላንት አንድ ላይ ነው ያዘዝኩት። አዎ
ይላል አዎ፣ አንድ ላይ ነው ያዘዝኩት።
ከመሸ ነበር እንዴት ታዘዘው product? Okay ያው ከመሸ እኮ አንዳንዴ accepted ሳይባል ስለሚወጡ ነው ከስራ ለዛ ነው።
አይ ከመሻ እነሱ አይደለም ይመጣሉ እዚህ ታዲያ።
ተፈታ እ
በዚህ ቁጥር ነበር በዚህ አዎ፣ ቁጥር በዚህ ነበር የታዘዘው።
አዎ በዚህ ቁጥር ነው። ሁለት ደግሞ ያኛው አንድ ደግሞ አስወድቆብኝ ነበር በእርግጥ ስላልሞላ group ኡ እሱ አዎ፣ refund ሌላ ነው።
refund ላይ አዎ ሁለት ሰው እ፣ ያው ድ- ድጋሜ ነው አዎ።
ያዘዝኩት የሽንኩርት እሱንስ እንዴት ነው የሚደረግልኝ?
አዎ ሽንኩርት fail ሆኖቦት ነው በአስራ ዘጠኝ አዎ።
ያዘዙት። እሱ አዎ ብር በ- እሱ ይመለሳል።
በቀድ የሁለት ሰው አዎ፣ create ሆኗል። ስድስት ስድ- ሶስት ሶስት ኪሎ ስድስት ዮብሳን ማለት ነው።
በሚለው ነው።
አዎ አዎ አዎ አዎ እሱ አዎ fail ሲያደርግ ይመለሳል ብሩ፣ ችግር የለውም። አሁን ምንድን ነው የቀረቡት? አሁን ያልመጣሉት ቀይ ድንች ስሩ አንድ ሰው ይጎድሎታል። ለዛ ነው ገብ አይ አንድ ሰውማ አስ- አስገብታለች እሷ ራሱ ቀይ ስሩ አሁን እንደውም አልገቡት።
በቴሌግራም በቴ- በሌ- በቴሌግራም ልካልኛለች።
ቀይ ስሩ አዎ አርጋለች። እሷም ግን ለምን እንዳልጋ እንዳልሞላ አላውቅም። አሁን ሳየው እንደውም እሷ አዎ አይታ ልኬልሻለሁ ብላ ላከችልኝ በቴሌግራም በገባ ማለት ነው።
አስተካክላለች። ትንሽ system ችግር ነው የሚሆነው። በቃ ሁለቱም ቲማቲሙና ቀይ ስሩ አንድ ላይ ነገ ይመጣሉታል።
ድንችም አለ አንድ ላይ ማለት ነው። ድንች እ፣ ካሮት ድንች እና አልመጣሉትም እንዴ? ዛሬ ድንች መጥቷል እኮ።
አይ ኮዱ አልተላከም። ኮዱ እኮ አንድ ብቻ ነው የተላከው።
እ፣ እ፣ text ኡን እኮ ልጁ እኮ የተረከቡት አለ አልመጣም ነው።
እኔ ጋ ይ- Okay እኔ ጋ አልመጣም አልመጣም ነው።
ልጁ። አዎ አልመጣም እና ስደውልለት የሽንኩርቱና የድንቹ ተይዘዋል፣ ወጥተዋል።
ኩዱስታ በምን ይሰጡኛል ታዲያ እነሱ?
ሆዱ ሲደርሱ ይደውሉልንና application ኡ ላይ ማየት ይችላሉ። እናስረዳቷለን። driver ኡ ሲደርስ ይደውሉልን ይጠይቁ።
Okay ሁለቱ ወጥተዋል ማለት ነው አዎ ድንቹና ድንቹና ሽንኩርቱ።
ሽንኩርት ወጥቷል። አዎ
አዎ የቀረ ማ- እንትን ነው ማለት ነው ቲማቲምና የማን ነው?
እንትን ነው። እሱ ደግሞ ነገ ይመጣሉታል። fail ያደረገውም ብር ይመለስልዎታል።
እሺ የ group ውስጥ ያልሞላውስ ቀይ ስሩ እሱ አሁን ሞልቻለሁ ላክልሽ ብላ ልካልኛለች በቴሌግራም።
ከፍላለች።
አዎ ከፍላለች።
አዎ system ችግር ካልሆነ በኋላ ይወጣል፣ ይስተካከላል።
እሺ ኮ- በቃ ልደውላ ልጁ ሲመጣ እኔ ጋ።
በቃ አዎ እሺ። አዎ እሺ እሺ፣ አመሰግናለሁ።
እናመሰግናለን። እሺ፣ መልካም ቀን።